ሄሎ ሄሎ አሁን ደውዬ ነበረ አስራ አምስት አራ አምስት እሺ አንዴ ቆይ አስራ አምስት አስራ አምስት ሰባ ስምንት ስልሳ አንድ ሰባ ስምንት ስልሳ አንድ እሺ ሰባ ሰባ ስምንት ስልሳ አንድ አዎ።
አንዴ ጠብቅ ስንት ብር ነበር አንድ ሺህ ብር
withdraw ነው ወይስ deposit አዎ withdraw
ስምንት መቶ ብር ከዛ በኋላ አውጥታል
እሱን አላውቅም፣ ግን አንድ ሺህ ብር ነበረ እኔ የላከልኝ ማለት ነው ልጁ ወደ እኔ ቴሌ ብር
እሺ አንዴ ጠብቅ
አ- አ እዛ እዛ
አንድ ሺህ ብር withdraw አድርገሃል ይላል አዎ አድርገሃል withdraw ትናንት እ?
ወጥቷል እኮ አልገባማ ብሩ ትላንትና ሁለት ሰዓት ምናምን ጠብቅ አሉኝ መ- ደውዬላቸው ማታ ላይ okay አንዴ check እናድርግ ቴሌብሩን አዎ ዜሮ ዘጠኝ ሰላሳ ሁለት ዘጠና አዎ ሀያ ሶስት ዘጠና ስምንት አይደል አዎ አዎ እሺ፣ በቃ ሪፖርት ከተደረገ አይልሃለሁ በዛው አላደርገውም ከተ- ካልተደረገ ደግሞ አደርግልሃለሁ ሪፖርት እሺ አባቴ እሺ እሺ ታወቃለህ